ወይ አለሽ እንዬ አለሁልሽ። በልብ እያሰብኩት ቆይ ካርድ ልምላና ቆይ ካርድ ልምላና እያልኩኝ የት ነሽ?
አሁን ካሁን እንደዚህ እ?
እየወጣሁ ከግቢ እየወጣሽ እየሄድሽ ነው?
አዎ፣ በላይ ከእርሶች ጋር ከማን ጋር?
አይ፣
እ?
አይ፣ ከሀይሚ ጋር? አዎ፣ OK። አይ በቃ አይ እኔ ዝም ብዬ ነው የደወልኩልሽ።
ግን ቆይ ትንሽ ካርድ ልምላና እኔ ቆይ ካርድ ወተት ጠጪ ልምላና ልልሽ እያልኩኝ ነበር ትዝ ስትይ ጊዜ ነው ገና እዛ እግሬ መውጣት ነው።
እ?
እግሬ ገና መውጣት ነው።
እውነት እ፣ እውነት? እንዴት ነው ቤት ደህና ነው ደህና ነው።
ታውቃለህ?
አይ ደህና ነው ምንም አይልም ደህና ነው ደህና ነው እንጂ በልቤ ነበር ወይ ነው ወይ ነው ዋጋ እያልኩ እ፣ ደህና ነው ደህና ነው።
እንገናኛለን።
እሺ እንይ። እሺ።